ካንተ በላይ የለም። ሸጋው ያገር ሰው ሚዛኑ ሚዛኑ እስቲ ሰዎች ሁሉ በአንተ ይመዘኑ። ከበሮውን ምቱት በገናም ይደርደር፣ ምንም አይለየኝም ከዚህ ሰው ፍቅር ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ደማምዬ ናሸግዬ ደማምዬ ደማምዬ ደማምዬ ናሸግዬ ሸጋው ያገር የሰው ሚዛኑ ሚዛኑ እስቲ ሰዎች ሁሉ በአንተ ይመዘኑ። ልቤ ፈሶልሃል እንደ ወንዝ ጅረት ብትሻኝና ጠጣ ከፍቅሬ ወተት ከበሮውን ምቱት በገናም ይደርደር ምንም አይለየኝም ከአገሬ ልጅ ፍቅር